ጤና ይስጥልኝ። ሁሉ ስፖርት ነው የምንረዳው።
አቤት እግዚአብሔር ይመስገን። አሁን እንትን ደውዬ ነበር ደውዬ ነበርና ከቴሌብር ወደ ሁሉ ስፖርት ብር የላኩት አልገባኝ ብዬ ነበር። የሆነ በቴሌግራም completed ብሎ ጽሁፍ መጥቶኛል። በቴሌግራም
እኮ መጥቷል ማለት ነው። ወደ wallet ዎት ላይ ፈልጉ።
completed ተስተካክለዋል ማለት ነው።
አዎ የተስተካከለ ነገር ግን የለም።
እኮ wallet ዎት ላይ ፈልጉት። አጡ ብሩን ገብ- ገብቼ ያለው wallet ኤ ላይ ገብቼ ምንም የገባ ነገር ምንም ነገር refresh የለም።
አድርጉት፣ refresh አድርጉት ስልኩን እና እ።
login logout አድርገው ይሞክሩት።
እንደገና ማለት ነው።
አዎ እንደገና log አድርጌ logout አድርገው login አድርገው ይሞክሩ።
እሺ